ብሎ ሲያማርራባችን ስልክ እንሰጣለን ብላችሁ ያነሱትን hello hello
አዎ ሰላም ነው።
hello
ይሰማል? ሰላም ነው።
ጤና ይስጥልኝ። ሰላም ነው? ሊንግስቶን ሆምስ
እግዚአብሔር ይመስገን ሰላም ነው።
አለን ይመስገን። ሰላም ነው። ወደ 81 88 ላይ ነው የደወሉት። ሊንግስቶን ሆምስ
አዎ፣ የቴዲ ሙዚቃ ኑሮ ብ- በውስጥ ያስነሱልኝ ብዬ እህ
የቴዲ ሙዚቃ ኑሮ በውስጥ ሆኖብኝ ያስነሱልኝ ብዬ ምን አሉኝ? የቴዲ ምን
ሙዚቃ መጥሪያ ጥሪ ማሰመሪያ አድርጌማ አ፣ ይቅርታ ተሳስተዋል።